አቤት እ
ቅድም ደውሎ አስመዝግበው ነበር።
አዎ አዎ አዎ በእኛ በኩል አይተን ነው። transaction ኡ በእኛ በኩል አልተገኘም ማለት በእኛ በኩል አል- ስለዚህ እነሱን ደውሎ ያናግሯቸው። በእኛ በኩል አልተገኘም transaction ኡ እንደሚያች በእኛ እኮ በኩል ማንን ነው አላለፈም የማናግረው?
ማለት ነው። ቱ ማንን ኤክስፖርት ነው የሚያናግሩት። ቱ ኤክስፖርት አዎ ደውዬላቸው ነበር እኮ መጣሽ?
transaction ኡ ላክ- ላ- ላክልኝ ነበረ እስካሁን እኮ ነው።
አዎ እነሱን ያናግሯቸው። ያው እነሱ ናቸው reverse ማድረግ
እሺ እሺ በስራ እሺ፣ ደህና ናችሁ። እናመሰግናለን። መልካም ቀን።
እሺ